Hello ጤና ይስጥልኝ።
ሰላም እንዴት ነህ?
አለን እግዚአብሔር ይመስገን።
ከ beU Delivery ነበረ ምደውልልን።
እሺማ እሺ በሰማንያ ስድስት አርባ አንድ አስራ ሶስት አንድ jumbo burger ታዞ ነበር አይደለ?
እስቲ ልየው። አንዴ ይቅርታ።
እሺ እጠብቃለሁ።
ስንት አልሽ የ order ነበር?
ሰማንያ ስድስት አርባ አንድ አስራ ሶስት
አዎ ታዟል።
ታዟል። እሺ ተሰርቷል እንዴ?
እስቲ ቆይ takeaway ስለቆየው ዘይነብ እዩ jumbo ኡ ቅድም ያዘዝኩትን በስልክ ደውዬ ስለወጣ አይ driver ኡ አልመጣም።
አንድ jumbo ይዞ ሄዷል። አንድ cheese ነው። ከዛ jumbo ደግሞ double cheese jumbo cheese ታዘዘ አይደል መጀመሪያ። ከዛ በኋላ ደግሞ አንድ jumbo ብቸኛ ታዘ ነበር። cancel ሆኗል። አልወሰድም። Hello ወይ ወይም አልወሰድም አሉ።
አልመጣም አልታዘዘም አይደለ? አልተሰራም አይደለ? ግን አልተሰራም። አዎ አልተሰራም።
በቃ አትስሩት እሺ። ምክንያቱም customer ኡ cancel ስላደረገብን ልንገርህ ብዬ ነው። እሺ አባ- አልተሰራም።
እሺ እሺ